ሄሎ ሄሎ አቤት ከቺፕቺፕ ነው መልሼ የደወልኩት።
እሺ product ኡን check አድርጌው ነበር ዛሬም አልወጣም እና እሺ እ፣ መ- በቀጣይ ቀን የምትፈልጉት ቀን ካለ የምትፈልጉት ቦታ ላስልክላችሁ complain ውስጥ አስገብቼ
እም፣ በቃ እንትን ሲመቻችሁ አምጡልና እንግዲህ መች ነገ በሀያ አራት ትችላላችሁ ሰዓት ነበር እ?
ነገ ትችላላችሁ ነገ ላስልክላችሁ አለን እኛ ችግር የለውም እቤት ነን የት ላስልከው location የት ነው ነገ መገናኛ ዳኞች አፓርትመንት በቃ ነገ አስልክላችኋለሁ ነገ ትረከባላችሁ እዛ እሺ እሺ እሺ እሺ መልካም ቀን እሺ ቻው እሺ ቻው